hello ሰላም ጤና ይስጥልኝ Best Bet።
አብሮ ይስጥልን። የሆነ ብር wi- የሆነ ብር withdraw አድርጌ እሺ ወደ አካውንቴ አልገባም።
መቼ ዛሬ ነው ወይስ ትናንት ማታ?
ማታ ማታ ማታ ነው።
አዎ በዚህ በደወልክበት ቁጥር ነው?
አይደለም እሺ አስራ ስምንት
እሺ አንዴ ነው ቆይ እሺ አስራ ስምንት
ሰላሳ አምስት እህ
ዘጠና ሁለት ሀያ ሁለት
ስንት ብር ነው?
አራት ሺህ ብር አራት ሺህ ብር እሺ አንዴ Okay። እሺ ይኸው አሁን ገብቶልሃል። እሺ አባቴ check አድርገው።
Okay እሺ እሺ ስለደወልክ ነው አመሰግናለሁ። መልካም ቀን።
እሺ መልካም ቀን አሜን ለሁላችንም። ቻው